Hello
Hello
አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከድር አጋር ነበር የምደውለው አባይ ቴሌቪዥን። ከድር አጋር ነበር የምደውለው አባይ ቴሌቪዥን።
እሺ፣ አመሰግናለሁ። ምን ልታዝ?
አጋር ለመሆን ተመዝግበው ነበረ።
እሺ፣ SMS link ልኬልዎት ነበረ መመዝገቢያ አይተውታል?
አዎ፣ አይቼዋለሁ። እንትን ከፍቼ data ከፍቼ መዝ- እንትን እላለሁ፣ አየዋለሁ link ኡ።
እሺ፣ ተመዝገቢ እና እሱ ላይ ደውዪልኝ። እሺ።
እሺ፣ በዚህ ስልክ አዎ፣ አዎ፣ ስትመዘገቢ ደውዪልኝ።
እሺ።
እሺ።